ጤና ይስጥልን ቤተሰብ ጤና አብሮ ይስጥልን። ቻፓው በ Fast Bet ነው የላከልን ያሉት እሺ ምንድን ነበር?
ሶስት መቶ ብር
withdraw አድርገህ ነው?
deposit ነው ያደረኩት። ቻፓ ነው deposit ያደረኩት።
እሺ አልገባልህም?
አይ ገና አልገባልኝም።
እስኪ ቤት ቤት ቁጥር ንገረኝ።
ዘጠና ሶስት
ዘጠና ሶስት
አርባ ስምንት
አርባ ስምንት ሀያ ስምንት ሀያ ስምንት ሀምሳ ሰባት
እሺ ሶስት መቶ ብር ነው ያልከኝ?
አዎ ሶስት መቶ ብር መቼ ነበር ያረካው?
ማታ።
እሺ እሺ
ቆይ እያየሁልህ ነው። እሺ
እሺ እሺ
ሶስት መቶ ነው ሁለት መቶ ነው ያልከኝ?
ሶስት መቶ
ሶስት መቶ ፌልድ ሆኗል።
አ failed ሆኗል። ሶስት መቶ
ሄድ አዎ ሶስት መቶ እዛው ቤተሰብ ቤት account ላይ ማለት ነው።
account አሁን
ምን በምን ነበር ያደረከው? በቴሌ ብር ነው ነው ሲቢ በቴሌ ብር ነበር።
እዛው ቴሌ ብር ላይ check አድርገው።
አይ thank you እሺ